ሄሎ ጤና ይስጥልን ቅድስት ነኝ። አቤት ለምን መሰረትን እንደምታያት አሁን ወደ ነገር ያጣ ይትባረክ ነኝ።
እሺ ይትቤ ምንድን ነው ከስተመሩ አሁን ነው እንትን ያለ የተቀበለኝሽ ነገር ያለ ከስተመሩ አሁን ነው የተቀበለኝ እያለች ነው መሰረት ሰዓቱን አስተካክለሽ ኦርደሩን ኮምፕሊት ሰዓቱን በይልኝ።
አስተካክለሽ ኦርደሩን ኮምፕሊት በይልኝ ነግሬላለሁ። እሺ እኮ ኦርደር ነበሩ ልንገርሽ፣ ዝም ብለሽ ልትነቂ ነው። ተይ እንጂ ታውቃ- ታውቃቸዋለች ኦርደሮቹን ታውቃቸዋለሽ። ጠይቂያት
እና አሳውቃለች አድርሶታል ብላኛለች። ታውቂያቸዋለች order number ኦች order number ኦችን ታውቂያቸዋለሽ። መሲ ዜሮ ዘጠኝ እና ዜሮ አራት መጨረሻው በቃ
ዜሮ ዘጠኝ ዜሮ አራት መጨረሻው ሀያ ስድስት ቤት በቃ ቻው።
እሺ